ሄሎ ሄሎ ሆስፒስ ነኝ።
ድራይቨር ሰፋ ነኝ።
እሺ
ቀበና ውስጥ አርበር ገብቶብኝ ነበር። እኔ ያለሁት ወደ ስላቢ ጉርዱ ሾላ አካባቢ እና የሰሚድ ስፐርቶኝ ዝም ብዬ መጥቶ ገባ። አሁን ነው የገባው።
ንገ- ንገረኝና ልጠይቅልህ ዲስፓች
ዜሮ አምስት ሰላሳ አምስት
ዜሮ አምስት ሰላሳ አምስት
እሺ አንዴ እዚሁ ጠብቀኝ እሺ ወጥቷል እሺ ሰፉ እሺ